ሰላም ጤና ይስጥልኝ ሚስት ቤት
እንደምን ሰላም ጤና እግዚአብሔር ይመስገን ሰላም ነው አባ አለን አልሐምዱሊላህ።
አለን ይመስገነው እንትን ትላንት ማታ እሺ እ፣ አምስት መቶ deposit አድርግቼ እሺ አልገባልኝም። አንድ ጊዜ ደግሞ ሀምሳ ብር አድርግቼ አልገባም።
እሺ
ምን እንደሆነ የገረመኝ ወላሂ ማታ አ፣ ሌሊት ነበር እንዳውም አስራ ሁለት በዚህ ሰዓት በደወልክበት ቁጥር ነው አ፣ ስንት ብር ነበረ ጠቅላላ አምስት መቶ አምስት መቶ ሀምሳ አምስት መቶ ሀምሳ ብር አ፣ በ voucher ነው እንዲያደረግከው deposit አ፣ ለማስገባት ፈልጌ ነበር እንዲሚጫወት
okay አልገባኝም።
ከምን ከቴሌ ብር ነው ወይስ ከቴሌ ብር እሺ ከቴሌ ብር የተላከልን message አለች አይደለ አ፣ እሷን message ቴሌግራም ላይ ለኛ ላክልን እሺ እ፣ በቴሌግራም አዎ ቴሌግራም ላይ ለኛ ላክልን እሺ እ፣ እሺ አባ፣ እሺ ስለ ደወልክ አመሰግናለሁ መልካም ቀን ሂቦ